ሄሎ
ሄሎ፣ አቤት፣ ጤና ይስጥልኝ።
ሰላም ነው። ሰላም ነው። እንትን ጋር ይሄ message የሚመጣ ለምንድን ነው የሚጠቅመኝ? በጣም ብዙ ብር ይበላል ነው ስለ
አዎ፣ ትኬት ብር ይወስድና ትኬት ይገባልዎታል።
ቲክቶክ አዎ፣ game ነው። ቴሌቪዥን game ነው።
ከአዲስ አበባ ነው።
game ነው።
አዲስ አበባ ኢትዮጵያ ማለት ነው።
እንዲቋረጥልዎት ፈልገው ነው።
ቆይ ለምንድን ነው የሚጠቅመው? የእሱ ጥቅም ስለማላውቁ ነው።
ጥቅሙ ያው ሲጫወቱ ካሸነፉ ሞባይል ላፕቶፕ አምስት ሺህ ብር ሽልማት አለው።
okay አምስት ሺህ ብር ሀያ አምስት ሺህ ብር አምስት ሺህ ብር ሽልማት አለው።
አዎ
እኔ ምን message ብዙ ብር ወደ ሀምሳ ምናምን ብር እያብሰውብኝ ምንም እንትን የለውም። ሰው ሳየው
አይ ያው የእድል ጨዋታ ስለሆነ እንደ እድል ነው የሚደርሱት።
ዝም ብሎ ወስዳለ እንጂ ታዛ ጊዜ የለውም፣ ገደብ የለም። ዝም ብሎ እኮ ወስዶ ነው እንጂ
አይ ተ- ተጫውተዋል በትኬቱ
አላ- አልተጫወትኩም። ቲኬትም አልቆረጥኩም ሲጀመር እኔ message ላይ እንትን አየሁ ነው እንጂ እሺ ኮኮብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና እ?
ሰባት ቁጥር ተጭነው አማርኛ ያርጉ ሶስት እሺ።
ቁጥር ለመጫወት የሚለውን ይምራ- ይምረጡና የእድል ጨዋታውን በትኬት ይጫወቱ።
እሺ